ሄሎ ፍቅር ነኝ።
ፍቅር እንዴት ነሽ?
አለሁ። እንዴት ነህ?
ሚኪ ይመስገን። ሚኪ አምባው ነኝ።
እሺ ሚኪ እ በናትሽ ዘጠና ሀያ ስምንት ፔን አድርጊልኝ።
ዘጠና ሀያ ስምንት አ አምስት ነጥብ አራት ነው የሚያሳየው። ቆይ እስኪ አንዴ አየር ስንት ነው ያሰበልህ ግን?
አዎ ዘጠና ሀያ ስምንት
ስንት ነው ያሰበልህ?
ሰባ አምስት እኮ ነው አንድ ያሰበልኝ።
ሰዓት የገባ order ነው ግን አዎ አዎ አሁን ነው ማለት የገባው?
check ማድረግ ትችያለሽ።
እሺ በቃ አስር ብር ጨምርልሃለሁ።
እሺ እሺ ፍቅር እሺ ሚኪ እሺ